ሄሎ አሎ
ሰላም፣ ከችፕችፕ ነበር የምደውለው።
እ እ
ከችፕችፕ ነው የምደውለው።
እሺ ይቅርታ ይሰማዎታል?
አ እሺ፣ ስለ ችፕችፕ አንዳንድ ጥያቄ ለመጠየቅ ነበር። ይመችዎታል? Hello አይሰማኝ ከፍ
እሺ፣ ስለ ችፕችፕ ያለዎት አጠቃላይ ልምድ እንዴት ነበር እስካሁን በሚጠቀሙበት ጊዜ?
አ አሁን ገና ለመጀመሪያ ጊዜ ነው የተጠቀምኩት። አንድ ጊዜ ነው እህ
ያው እዛው አልተጠቀምኩም ገና። አሁን ባለፈው ሳምንት ነው አንድ order ያደረኩት።
እም፣ እሺ እ፣ ያው ስለዚህ እንዴት እንደዛ- ነበረ በአንዱ order ስ?
አይ ቆንጆ ነበረ። ለእኔም ነው አስደስቶኛል። ያው እህ አይ ቆንጆ ነው። አሪፍ ስለዚህ አ- አገልግሎት አገልግሎቱም ቆንጆ ነው።
አ ትንሽ ቅር ያለኝ አምስት ነበር አምስት አድርጋችሁ ነበር የሚጠቀም ከዛ በኋላ ሶስት አድርገናል ብላችሁ ሶስት አድርገነዋል። አዎ።
እሱ ነበር ትንሽ እንትን የሚለኝ ነበር። አሁን ደህና ነው።
እሺ መተግበሪያ app ኡስ ያስቸግሮታል አሁን ወይስ
አይ ደህና ነው። ምንም አላስቸገረኝም።
አያስቸግርም?
አሁን አላስቸገረኝም ነው እሺ በእያንዳንዱ product ኣችን ላይስ ምን ያህል ደስተኛ ነው? እስካሁን order ያረጓቸው ባረጓቸው item ኦች እስካሁን ምንም ቅሬታ የለኝም። ሁሉም አሪፍ እቃ ነው ያገኘሁትን እስካሁን አሪፍ ባ- ነው።
ባለፈው ባዘዝኩት አዎ፣ አሪፍ እቃ ነው ያገኘሁት።
እሺ ምን ምን product ቢጨመር ብለው ያስባሉ? አሁን ከእነኛ ካሉት ውጪ
እንጃ ያው እንደዚህ አላሰብኩም። እንደዚህ እንደዚህ ይኑር ብዬ እስካሁን እንትን አላልኩም።
ያሰቡትም?
ያው ሀሳብ ሲመጣልኝ ያው መተግበሪያ ወይም feedback አለው አይደል?
አዎ አዎ።
እዛ ላይ ስቴት መውሰድ ትችላለህ። ችግር የለም። ይመጣልኝ እና ሀሳብ ምናምን እንደዚህ የቸገረ ነገር ሲኖር Okay።
feedback መልስላቸዋል።
እሺ delivery time ኡስ ባዘዙት ሰዓት ነው የደረሰው?
አዎ የዛ ቀን አዎ በአንድ ቀን ውስጥ በሀያ አራት ሰዓት ደርሷል። already Okay።
ጥሩ ነበር።
እሺ እሺ በአጠቃላይ የሚሉት ነገር አለ ስለ ችፕችፕ ይሄ ቢስተካከል እንዲህ ቢሆን የሚሉት ካለ አይ ይችላል።
እስካሁን ቆንጆ ነው። በዚሁ ቀጥሉ።
እሺ ደስተኛ ነኝ እስካሁን።
እሺ እሺ በጣም እናመሰግናለን መልካም ቀን ይሁንልዎት ሁላችንም እሺ